hello
ሶል hello ወይ
ሶል መልሼ ደወልኩልክ።
ችግር የለውም።
ሩዝ የለም
እ ሩዝ አለ አረ
አለ?
አ አ አዎ፣ አይ አሁን ያልኩ customer በቁጥር እንትን የተባለችዋ እሺ ሩዝም order አድርጋ ነበር፣ ግን እሱ accept አልተባለላትም። ለዛ ነው።
okay። እሷ የ vendor ችግር ነዋ። ታዲያ ምን እናድርግ?
ነገ ሄድላታል።
ነገ ይወጣላታል። ነገ በቃ አክሰብት እሺ።
ይወጣላታል።
እሺ እሺ